ይሰራል።
ምን እሺ?
hello ጤና ይስጥልን መስሪያ ቤት።
አዎ እንትን አሁን ለአዲስ ነበር ቴሌግራም እሺ ምን ነበር ማን ነው ያወራ ቴሌግራም ላይ?
አላወኩም።
ስም አልተገለጸልህም? ስም አልተጻፈም?
አልተጻፈም።
ስም አልተጻፈም?
አዎ እሺ ችግር የለውም። ምን ነበር ጉዳይ?
deposit አድርጌቼ ነበር እና deposit አድርገህ?
አዎ እሺ ስልክህን ትነግረኛለህ? ዜሮ ዘጠኝ አዎ ዜሮ ዘጠኝ አስራ ሶስት አስራ hello አስራ ሶስት እሺ ዘጠና ሁለት እሺ ዘጠና ሶስት ዘጠና ሶስት
ዘጠኝ ብለህ ነው ዜሮ ዘጠኝ ብለህ ነው የምትጀምረው?
ዘጠኝ ዘጠኝ ብለው
እሺ ስንት ብር ነው እንደ ሁለት መቶ እሺ ለመቶ ብር pending ያለ ነው። screenshot አድርግና ቴሌግራም ላይ ላክልን።
ልክ እሺ ያለው ልክ ያለው አሁን ልክ አሁን ላክ። ማን ነው ስምህ?
ያለው አንዱ
አምዲ
አዎ ሀምዲ አዎ ዜሮ ዘጠኝ አስራ ሶስት ዘጠና ሁለት ዘጠና ሶስት ዘጠና ሶስት እሱ okay እሺ ሀምዲ አየሁት። ሁለቱ ናቸው አይደለ?
ከላይ ያለው ከላይ ያ- ከላይ ያለውም ከታች ያለውም ሁለቱም ሳንቲም ተወስዶብኛል። ስድስት መቶ ብር ነው አጠቃላይ ሁለት መቶ ብር ኦኬ የሲቢም ነበርክ የቤትም ነበርክ ተመሳሳይ ነው። በቃ እሺ ልከንላታል። እሺ የታችኛው ተመሳሳይ ነው። የላይኛው ደግሞ እሺ ችግር የለውም ችግር የለውም።
እስከ ስልሳ አ- ይቆያል።
እ፣ ትንሽ ሲስተሙ እያስቸገረ ነው። እ፣ ትንሽ ታገተን። እሺ ይቅርታ በጣም ወንድሜ፣ አ- ከትላንት ወዲያ አሁን በሀያ ሰባት አንድ ይቀር።
እም፣ በጣም ይቅርታ። አሁን ይስተካከላል። እሺ
እሺ አሁን አሁን ሚሴጆቹ ማለት ነው ወይ የማታውም የማታውም ብቻ ነው በደንብ ጠንቅቄ ያገኙት እንጂ አ ያኛው ብዙ ሁለት ሁለት መቶ ብር ስላለ አንድ ላይ ነው የላኩት እኔ ዝም ብዬ ማለት ነው።
ችግር የለውም። አሁን ሁለት መቶ ብር ተልኳል። እሺ
አዎ፣ እሱ- ልከንላቸዋል፣ ይገባላል። ትንሽ ግን ታገሰን። እሺ